Hello. Hello ትኬት check ለማድረግ ነበር።
ዛሬ እሺ፣ cashier code ኡ
አስር ሀያ እሺ፣ አርባ ስድስት ሰባ አራት አርባ ስድስት ሰባ አራት አዎ
እሺ፣ win ነው ዘጠኝ መቶ እሺ።
ዘጠና ስምንት ብር። እሺ፣ እሺ። እና check ማድረግ ትችላለሁ። ሌላም አለኝ ብዬ ነው። አንድ አ- ነጋሪ አምስት check።
ነጋሪ ችግር የለው።
እሺ አስር ሀያ እሺ፣ ስልሳ ሁለት ሰላሳ ሰባት
ይሄም win ነው እሺ ተመሳሳይ እ፣ ነው?
አ- አይ አይደለም አስር ሀያ እሺ፣
እ፣ አርባ አንድ አስራ አንድ
ይሄም እንደዛው win ነው።
እ፣ አንድ ቀረችኝ። አስር ሀያ ስልሳ አንድ ዘጠና ስምንት
ይሄም win ነው።
እሺ ወንድሜ thank you እሺ፣ መልካም ቀን።
እሺ እሺ